hello ሰላም፣ እ?
ከ Best Bet ነው የምደውለው።
አቦ ደረሳችሁ ብቻ አልጠይቁ። አሎ አቤት፣ አቤት አቤት አቤት።
ከ Best Bet ነው የምደውልዎት። ቁጥሩን አልነገሩኝም። cashier code ኡ
cashier code
አ- cashier code እነግርሃለሁ ብለውኝ ተቋረጠ።
እሺ እሺ በ- እሺ በቃ እነግርሃለሁ። አትሌቲኮ ቢልባኦ ግራናዳ ጋር ተራዝሟል ወይስ እንዴት ነው?
አትሌቲኮ ቢልባኦ
አ
ተራዝሞ ነበር ትናንት አምስት ሰዓት አ።
ላይ ማታ ላይ ተካሄደ እና አንድ ለአንድ ነው የተጠናቀቀ።
አ አ አ
አ፣ ምን ነበር እርስዎ የቀመሩት?
አትሌቲኮ ቢልባ win ብለው
አ okay። አይ lose ነው የሚለው እንደዛ ከሆነ አንድ ለአንድ ነው የወጡት።
አንድ አንድ ነው።
አ ከግራናዳ አይደለም
አ አንድ ለአንድ ነው የወጡት።
እሺ እሺ እሺ፣ እሺ።
ወይ